ጤና hello ጤና ይስጥልኝ ተድላ አምቡላንስ አምቡላንስ አገልግሎት
አይ ከድሬዳዋ ነው የደወልነው።
እሺ
አይ የሆነ ችግር ነገር ደርሶ ነው መምጣት ይችላሉ?
ድሬዳዋ አካባቢ ምን አይነት ችግር ነው
አይ የታመመ ሰው ነበር።
ከዛ ወዴት ነው የሚሄዱት
እዛ ወደ ቦረና።
ቦረና
አዎ ምንድን ነው የሆኑት
አይ ለመውለድ ምጥ መጥቶላት ምጥ ከመጣ እዛው ድሬዳዋ አካባቢ ያለ አምቡላንስ service ይደውሉ
እሺ እኛ ከአዲስ አበባ ስለምንነሳ አንደርስላችሁ
እሺ፣ እናመሰግናለን።
እሺ እሺ